ሰላም ጤና ይስጥልኝ ቤት
ብር ላወጣ ብዬ አዝዤ እስካሁን አልገባልኝም። pending ብሎ ነው ያለ።
እሺ Best Bet ቁጥርህን ንገረኝ። የመቼ ነው?
አምስት ማታ እሺ Best Bet ቁጥርህን ንገረኝ።
ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ ሦስት ሀምሳ ሰላሳ ሰዓት ሰላሳ ሰባት ሰላሳ ማን ሰባት ነው አይደለም ሰላሳ ዘጠኝ ሀያ ሦስት
ሀምሳ ሀምሳ አስራ ሰዓት
በአስራ አምስት ሐሙስ ሐሙስ
አ
የሐሙሱ ሂጅሮ failed እያለ እየተመለሰ ነው። failed ብሎ ወደ Best Bet account ተመልሶልሃል። እሺ አባ
እሺ እሺ፣
እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
እንግዲህ